ይስጥልን።
አብሮ ይስጥልን። አርፍቴ ካፌ ነው የምንደውለው። ሴላቢ በገር ነው።
አይ እኔ እንትን ቢል ነው ሰው አይደለም።
እሺ፣ ሌላ ሌላ ሰው ስልክ ይሰጥናል።
ሌላ ስልክ ልስጥሽ?
አዎ፣ እሺ ዜሮ ዘጠኝ ሰላሳ ስምንት ሰላሳ ስምንት አርባ ስምንት አርባ ስምንት አምሳ ሀምሳ አንድ ሰላሳ ሰባት
ሰላሳ ሰባት direct እሱ እንትን የሚለው አይደለም። supervisor ኦችን ስለሚያውቅ ባለቤት ነው ይሰጣል።
እናመሰግናለን።
እሺ።
መልካም ቀን።
እሺ።